ሄሎ ጤና ይስጥልኝ።
አብሮ ስትልን ፕሊንስ ስቶን ነው ምስል የደወሉት። ምን ልርዳዎት?
የጂኦ ሳይት ደንበኛ ነበርክ።
እሺ
ምን እንቅስቃሴ አዲስ ነገር እንዳለ ለመጠየቅ ነበር።
ስልክ ልስጦት፣ ስልክ ልስጦት።
እሺ እሺ ዜሮ አንድ አንድ
እሺ ቆይ ታገሰኝ።
እሺ
እሺ ዜሮ አንድ አንድ ስምንት ሀያ ሁለት ስምንት ሀያ ሁለት OK ዜሮ አንድ ሀምሳ
እሺ thank you እሺ እሺ